ኔስቶል ስፖርት ባኮምት ነው
ነበረ ማታ ዊዝድሮ ፕሮብሌም አጋጥሞኝ አንድ ሺህ ብር ዊዝድሮ ብዬ ስክሪንሻት ላከልኝ ብለኝ ቴሌግራም ላይ ልኬ ነበር፣ ግን ምንም አልመለሱልኝም። ጠዋት ሁለት ሰዓት ሶስት ሰዓት አካባቢ ይመለስሎታል። ጠብቆ
ማለት እስከ መቼ ነው የምጠብቀው?
ይስተካከልሎታል። ሲስተካከልሎት ይጠብቁ። ማን ልበል ስሞት? ቴሌግራም
ሁሴን ገለቴ ይባላል። የቴሌ ብሬ ሁሴን ነው ስሙ።
የሁሉ ስፖርት የቴሌግራም
የቴሌ- የቴሌግራሙ እም፣
ሰሚር ሰሚር
አዎ ሰመሩ ነው የሚለው አዎ። ኤስ ዩዘር ኔሙ ልላክልሽ ቅድም ልኬላቸው ነበር በዚህ ቁጥር ማለት ነው
ሰሚር ዜሮ ዘጠኝ ዘጠና ሁለት ቤት ነው።
አይደለም ሰላሳ ሶስት S ሶስት E R U ሰመሩ የሚለው እ እ
ሰመሩ ነው የሚለው
እስቲ spelling ንገሩኝ።
በዚህ ስልክ check አድርጊው ይመጣልሻል
ስልኮትን ንገሩኝ።
ዜሮ ዘጠኝ ሰላሳ ሶስት እም፣ ዘጠና አምስት እም።
ስልሳ ዘጠኝ አርባ
ተላልፎሎታል። ሲስተካከል እናሳውቆታለን።
እሺ